ሌላው ጤና ይስጥልኝ ጠብታ አምቡላንስ እባክዎ ምንድን ነው?
አብሮ ይስጥልን። ክሊኒክ ሆስፒታል ለመሄድ ፈልጌ ነበረ።
የት?
ግሩም ሆስፒታል።
ከግሩም ሆስፒታል የት?
ከግሩም ከብስራተ ገብርኤል ወደ ግሩም
ብስራተ ገብርኤል ወደ ግሩም ሆስፒታል ያ ግሩም አስር ሆስፒታል?
ሰዓት ላይ አ እሺ ም- የ patient ኡ ሁኔታ ምን አይነት condition ነው ያለው?
አይ ደህና ነኝ። just እግሬን ነው የሚያመኝ። ዶዮ ነኝ።
okay
እሺ እሺ
እ፣ አስር ሰዓት ሂሳቡን ላይ አውጥቼ ስንት- ሂሳቡን አውጥቼ መልሼ እደውልልሻለሁ።
እሺ እሺ